hello ጤና ይስጥልኝ ከቤት ከቤት ቤት ነበረ የምደውልልህ።
ጤና ይስጥልኝ።
ዘጋ እኮ ቅድም እየነገርኩ እያለ አምስት መቶ ብር withdraw ብለህ ነበር voucher?
አዎ በእናትህ ቴሌግራም አለ
አለኝ። አዎ እሺ፣ ቴሌግራም ላይ ልክልሃለሁ። voucher ብለህ ትጽፍልኛለህ አሁን
አሁን በሌላ ስልክ ላናግርህ?
በሌላ ስልክም ችግር የለውም ንገረኝና።
Best Bet የሚል አለኛ Best Bet Best Bet የቱ ጋር መሰለህ የምታገኘው የእኛን site? Best ይኸው፣ Bet ይኸው።
Best Bet እሺ።
dot bet ላይ ከስር አለች አይደል የሆነች button ቦግ- እኔ ቦግ- አሁን- ቦግ አሁን- ብልጭ የምትል አሁን ራሱ ላናግርህ። ያው እኔ በሌላኛው ስልኬ አ- Best Bet በጣም ዝምድና አለኝ። ጭራሽ እንደውም ዘመዶች ሆነዋል እኮ እ፣ እሺ።
እ?
እና ምንድን ነው የምትለኝ አሁን?
እሺ አሁን እኮ ልላክልህ እያልኩ ነው። Best Bet በቃ አዎ፣ super ቁጥሩን ፊልም።
ልንገርሽ፣ ቁጥራችንን ልንገርና የቴሌግራማችንን ማለት ነው።
እሺ ንገረኝ።
እና hi ብለህ voucher ብለህ ከጻፍክ እንዴት እ፣ የ voucher ኡን እንትን ወደ ራስህ Best Bet መመለስ እንደምችል የሆነ step እነግርሃለሁ፣ አሳያለሁ።
እሺ ቁጥሩን ንገረኝ። ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እና ሲመለስ ማለት ነው ብሩ እ፣ non withdrawable ላይ ነው የሚቀመጠው። መጀመሪያ deposit ስታደርግ የነበረው አለ አይደል? ልክ ማውጣት አችልም። ልክ እንዳስገባ መጫወት አለብን በብሩ ገብቷል።
በቃ ተረድቻለሁ። ተጫውተህ ነው ከዛ በኋላ ማውጣት የምትችለው።
ትክ- አዎ ትክክል። በቃ ላሳስብህ ብዬ ነው እሱን። እዛ ላይ voucher ብለህ ጻፍና እ፣ አሳያለሁ። በቃ ቴሌግራም ላይ አሁኑኑ ጻፍልኝና ልክልሃለሁ እሺ።
step ኦቹን። እሺ እሺ፣ እሺ፣ እሺ። እናመሰግናለን።
እሺ አባቴ።
እሺ